ሄሎ ሄሎ ወይ እንትን ለፍቅር ከተምር አላዘዝኩም ብላኛለች ብላ አሳውቃት ነበር።
አዎ አዎ
የት ምግብ ቤት ነበር ያስከው?
እ ሰማንያ አርባ ስድስት ነው አ ምግብ ቤት ነበር ያስከው?
ምን
ሬስቶራንቱ ስሙ ምን ነበረ?
ኮ- ኮኮን ኮኮን ኮኮን የት? ሄሎ ወዬ ወዬ አ- ኮኮን የት ነው ያለው? እኔ እኮ እስኪከፍት እንዳትቆይ መስመር ላይ ብዬ ነው።
ኮኮን
ኮኮን የት ብራንች?
እ በ- መድኃኒዓለም ብላኝ ቦሌ መድኃኒዓለም ብራንች። እንትን ሚራ ሲመቻ ሚራ ትመልሰህ መልሻለሁ ብለህ አሳብ እ እንትን ለኮ
የ- ከኮኮን ነው ያወጣኸው ወይ?
አዎ
ገና የት ኧረ ገና አዎ።
እ?
ሚራስ ነው የምትመልሰው። ሚራስ ነው የምትመልሰው። ሚራስ መልሰ መልሻለሁ ብለህ ታሳውቃለህ።
እ ኮኮን እኮ እ ሌላ ነው የምመጣው እ እ
ቻንስ እንዲደረግልህ ምግቡን መመለስ ባህርለ አዎ አዎ አዎ
ይለው የ- እሺ ልመልሳለ ይኸውልህ ሚራስ ሬስቶራንትና መልሰውና መልሻለሁ ብለህ አሳውቅ።
ለሚራስ